ነው። ሰላም ጤና ይስጥልኝ። እንዴት ነህ?
ሰላም ነው። ከማን ነው?
እግዚአብሔር ይመስገን ሰላም ነው።
እግዚአብሔር ይመስገን። ማን ነው? የሆነ አንቺ የተደዋወርከው ትናንትና ማታ ጠፋ እኮ አላ- አላገባም።
okay እሺ፣ አንዴ ቤት ቤት ቁጥርህን ንገረኝ።
ይሄ ነው ዜሮ ዘጠኝ እሺ
አርባ ዘጠኝ እህ
ዜሮ ዘጠኝ እህ ሰማንያ ሁለት
ሰማንያ ሁለት ሁለት ስልሳ አምስት
ሰማንያ እሺ ሁለት ቃል ስልሳ አምስት
እሺ እሺ
ትናንትና ነው አይደለ?
ትናንትና ማታ
ቢስትሮ ነው ያደረከው? ወደ ምን ወደ ቴሌብር ነው?
withdraw ነው የሚያደርገው።
ወደ ቴሌብር አዎ ይሄ ይሄ SIM card ነው።
እሺ ቆይ። ወደ ቴሌብር ነው ወይስ ወደ ምንድን ነው ያደረከው? በምን በ voucher ነው እንዲያወጣኸው?
አይ voucher አይደለም withdraw ነው አድርገው በሳንቲም ነው በቻፓ?
ሳንቲም።
በሳንቲም አዎ እሺ ገብቶልሃል። እሺ ገባ ቴሌብርክ ላይ ገብቶልሃል።
አሁን
አዎ እሺ አመሰግናለሁ። ፈጣሪ ይስጠው።
እሺ አሜን አሜን።
እሺ